ብለኸው ነበር? ሄሎ ኤርሳ ቤ ነኝ የሳ እንዴት ነሽ?
አለሁ። እንዴት ነህ?
አለው አርባ ዘጠኝ ዘጠና ስድስት
ረብህ
ዘጠና አርባ ከሰመሩ ዘጠኝ ዘጠና ስድስት ምንድን ይቆራረጣል?
ከሰመሩ ያለው የተባረኩ አይደለም አያት ዞን አምስት ነው ያለው አያት ዞን አምስት አዎ
ማነው ስምህ? እ?
ሀብታሙ ሀብታሙ
ሀብታሙ እሺ፣ ትሄድበታለህ? ላስጠይቅና ፒኑን ላስተካክልልህ።
በጣም ኃይለኛ ዝናብም አለ እንግዲህ ለማንም ሞክሩና
እ?
pin ኡ ይስተካከል
እኮ ትሰራዋለህ አንተ አይደል? pin ኡን ላስተካክለው።
አረ ዝናብ ቢቀርብ ይሻላል
እኮ ትሰራዋለህ አትሰራውም? ሀብታሙ
እ እ ቆይ አንዴ እ፣ የት ነው ያልከኝ? ሀብታሙ አያ
ሀያት የት? ዞን አምስት
እሺ በቃ ቲሙ ይስተካከል እሺ ይገዛል እ በኋላ ምን አደርጋለሁ? ሰሩ ነው